ጤና ይስጥልኝ ገስት ቤት።
hello sister አቤት
እንትን ነው በዚህ አንቺ ሶስት መቶ ማለት ነው ማታ ትናንት ማታ እሺ
withdraw withdraw አድርጌ ነበረ ታውቃለህ። እስካሁን process ላይ ናቸው። እስካሁን account አልገባም።
አዎ ነገ እናስገባዋለን ብለዋል። እሺ ለቻፓ አሳውቀናቸው
ቻፓ ቻፓ ቻፓ ነው አዎ እና ትንሽ system ችግር ሆኖባቸው ነው እና ነገ እስከ ነገ ያስገባሉ። እሺ ጠብቋቸው። እሺ ከይቅርታ ጋር መልካም ምሽት። እሺ